ሚካኤላ ሰላም፣ ከአዲስ አበባ ፊት ነበር የምደውለው።
እሺ እንዴት ነህ?
ሰላም አለ። እንትን order እኮ ከደረሰ ቆየ። በተደጋጋሚ ነው የምደውልህ የነበረው።
ዋዬ ተሳስታችሁ ነው መጀመሪያ ራሴ ስመዘግብ ወይኔ መዘግብ ተሳስቼ ነው።
yeah፣ okay እሺ። እቃሽ ልልክልሽ ነበር ያት ልላክልሽ እሺ ጎፋ ጎፋ መብራት ኃይል ጋር ራሴ ወንድሜ ልልክልሽ ጋር ለሞተረኛ ትባለሽ እሺ